ሄሎ
ሄሎ፣ ከቤት ቤት ነው የምደውሉት።
እሺ፣ ተቆርጦ ነው ይቅርታ።
እኮ በ voucher ነው withdraw ያደረጉት።
እሺ
ስለዚህ account history ላይ ገቡና voucher history የሚል አለ። እዛ ምን ላይ ላይ?
የዛ account history የሚለው ላይ account history። እሺ
ከዛ እዛ ላይ voucher history የሚል አለ።
እሺ
የዛሬን ቀን ሲያስገቡ እዛ ላይ
አ
ይመጣሉታል
ድጋሜ voucher code ኡ ማለት ነው።
እሺ
ከዛ እሱን ኮፒ ያደርጉና ወይ መልሰው deposit ያደርጉታል ወይ ደግሞ ቤስት ቤት በአቅራቢያው ካለ ከቤስት ቤት ሱቅ መውሰድ ይችላሉ። ብሩ ወደዛ መመለስ አይችልም። deposit አድርጌ እኮ መልሰው deposit ነው ማድረግ ያለበት። እንደዛ ከሆነ ደግሞ deposit ማድረግ ይቻላል።
አዎ ኮፒ አድርጓትና ኮዷ ኮዷ አንድ ፊደልና አምስት ቁጥር ነች። እሷን okay።
copy አድርጓትና መልሰው deposit ያደርጉት በ voucher የሚለውን መርጠው ማለት ነው።
እሺ እሺ እሺ መልካም ቀን።